Hello ሄሎ
ሄሎ ጤና ይስጥልን።
አብሮ ይስጥልን።
ማኪ የባህል ልብስ
አዎ
ሰላም ነው?
እግዚአብሔር ይመስገን።
ከዊ ፕላስ ሶሉሽን ነበር የምንደውለው።
እሺ ባለፈው application ኣችን ላይ ተመዝግባችሁ ነበር አይደል?
ያው አዎ እም፣ እና አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን እየጠየቅን ነበር።
እሺ መጠየቅ እችላለሁ አሁን?
ይቻላል።
እሺ፣ የቁስ- የሱቁ ስም ማኪ የባህል ልብስ ነው አይደል?
ነ okay ስራ ቦታ ነው እንዴ?
እ፣ የምን ቢሮ ነው የእናንተ?
የእኛ የዊ ፕላስ
ዊ ፕላስን ማለት ግልጽ ዊ አልሆነልኝ።
ፕላስ ሶሉሽን አፕሊኬሽን ነበረ ተመዝግባችሁ ነበር።
አይ፣ እኛ ልተበዘጋት ነው ተሳስተሽ ነው።
እሺ